ከዚህ በኋላ ወንጌል ያነበበው ካህን ኦ ስሉስ ቅዱስና ወእቀቦሙን በየሰዓቱ እያፈራረቀ ይበል። ኦ ማህበራኒሁ ብሎ አንድ አቡነ ዘበሰማያት ይስጥ። ነዋ በግኡ ብሎ አርባ አንድ ኪራላይሶን ይዘዝ። ኦ ማህበራኒሁና ነዋ በግኡ የሚደገሙት በለሆሳስ ነው። እኒሁም በየሰዓቱ አይቀሩም። አስተውል። በባታ ግን ነዋ በግኡ ብቻ ነው የሚባል በነግ ቅድሚያ ደወል ደውል፣ ሙሉ ዳዊትና ነቢያትን ድገም ይካ አምላከ ዳዊት ወነቢያት ይርዳን ብሎ አቡነ ዘበሰማያት ይስጣያይዘ ሰላም ለኪ ብለህ ሙሉ ውዳሴ ማርያምና አንቀጸ ብርሃን ድገም ይካ በጸሎታ ዋስታውቆታ እመቤታችን ትርዳን ብሎ አቡነ ይስጥ። ኦሪት ካለ ጥንተ መሪ አቡን ይምራ። ኦሪት ከሌለ ግን በቀጥታ ለካሀይል በል። የነግሁን ግብረ ሕማም ከፈጸምክ በኋላ ከዚህ ላይ የዕለቱን ስንክሳር እና ወበዛቲ ዕለት አንብ ምን ተኑ ብለህ እንደ ስርዓቱ ፈጽም። ሰላምታ ዘነግ ሰላም እለኪ ማርያም ድንግል ዘማዛፎኪ ኮል እንተ ትጽየነዊ በገዳሞ አቅል ወልታረድ ወትየ በለተ ቀትል ሰላም ለኪ ተሰፍ ወባይት አልህየ ዘእንበልየኪ ምክየ በኢመንኖ በልኒ ገብርየ ገብርየ ዘተሳትኩከ በንዋየ ሰላም ለኪ አትሮኑሰ ሰሎም ወናንቲ ለአና ባይርያ ንግስታ ስሳ ወቆባት ሰማንያ ወደሳኪ ዘይገንያ ሰላም ለኪ አመይከውን ድረ ዕለተ በቀል ወፍዳ ዋመኢታድህንም ዘወለደት ወልዳ ባልህኒ ሞተዳ ሰላም ለኪ በከመ ልማድኪ በሊ ሀበ ወልድኪ ከሃሊ ኦርሩህ ይተበቃሊ ታጠፍወኑ ለስሎሰሊ ኪናተከ ዘትካታሊ በባታ አንድ ጊዜ ነው የሚባል። በሌሎች አድባራት ግን ሶስት ጊዜ ስብሐት ለከ ከመ ንንግር ኩሎ ስብሐቲከ ባናቀጽያ ለጽዮን ማይደረ ብዙ ሰላም ዘአንቃህቀነ እምነንዋም ኢየሱስ ወልደ ማርያም ስብሐት ለከ ላይለ ጻድቃን ዋጠአን ብርሃነ ጸጋ ምውቅ ዘታሰርቅ ለነ እምነ ምስራቅ ኢየሱስ ፀሐየ ጽድቅ ስብሐት ለከ ለዘመጠነ ዝገበርከ ላዕሌሆሙ ፍድፍድነ ጸጋ ወሀብት ፈደዩ ከፎ እኪተ እየንተ ሰናይት ኢየሱስ ንጉሠ ስብሐት ስብሐት ለከ ኢየሱስ ህሙይ በእንቲአነ ኢየሱስ ሙቆህ እንተ አቀሙከ ውስተ አውደ ፍትሕ ይዜኮነ ጓጽባህ ስባ መየዋህ በግ ወከመላይ መግዝእ መስዋዕተ መድኃኒት ትኩን ለቤዝ ወሰብእ ዛለፍከ አጸደ ግፍእ ስብሐት ለከ እምልብነ ግጽ እግዚኦ ነገረ ጸላይ መሰይት ዘአጋስከ ለነ ጸልመተ ሌሊት ኢየሱስ ብርሃነ ሕይወት ስብሐት ለከ አኰቴተ ስብሐት ወትረ ለመንግሥትከ ስቡሕ ጊዜም ንዋም ነን ወናቀርብ ለክ በቃለ ክላብ ወንፌኑ ስብሐተ ዘንክ ስብሐት ለክሙ ስሉስ ቅዱስ መዋያነ ክልኤ አእምሮ ለብርሃን በነግ ዘፈጠሮ ቃልክሙ በተናግሮ ስብሐት ለክሙ እምነ ብርሃን ብርሃነ መጠነ አቲ ስርናይ እለ አልበስክሙ ነገሥተ ሰማይ ለወር ወለፀሐይ ስብሐት ለክሙ ሳተ ሌሊት ሥላሴ ዘወሰንክሙ በጎህ ወዘአክበርክሙ በጸዳል ብሩህ ፀሐየ እምነ ወርህ ስብሐት ለክሙ አበረራ የክሙ በዛዋወር ወጡ መስፈርት እለ ትሰመዩ በስመ ብእሲት ሥላሴ ደወ ምሕረት ስብሐት ለክሙ ከመ ህብረ ለይ ሥጋየ አመባትያ ጥቄሃ አዘንብየ አምጣነ በዛ ሥላሴ ዘዮም ወዛሚሃ ተጽባህ አዎኒ ፍጻ ስብሐት ለእግዚአብሔር እንዳለፈው በል